ወይኔ ስልክ እኮ እምቢ ብሎኝ ነበረ የኔ ሰራ ደግሞ ወይ ከውጭ ወደ ውስጥ አልቀበል ይላል ከዚህ ደግሞ ወደዛ ይደውል ከዚህ ወደ ሰው ወደ ከውስጥ አልቀበል የሚላል በጣም ግምገባ ግራ የገባው ነው ምን ሆነው ነው ያላቀል ደህና ደህና እግዚአብሔር እንዴት እንኳን ደህና መጣሽ ፈለግኩሽ አሜን ልንገርሽ እ?
ልንገርሽማ እ?
እንትኑ እነኚህ የቢሮ እቃዎች በሲስተም የሚጠየቁት እ እ በሲስተም የሚጠየቁት እ?
እነሱ ሲስተም አይሰራላቸውም ላይ እሺ እና አንቺም የምትፈልጊውን አንቺም እኔ የምፈልገውን በሚሞ
በሚሞላ አዎ እንደዛ ላይ በቃ ድሬባ የጠየቅሽውን በሚሞ አድርጊው ነው ኢንሸት ወይ ነከፍት እንደገና በሚሞ አድርጊው ልክልን ምርጫ
አይ ወይና ከኔ ጋር ቀላቅለው ወይ አ ምንድን ነው ምን ምንድን ነው እ፣ በቀደም እና ቦክስ ፋይል እ?
እ፣ እንትን ትፈልጊያለሽ እንዴ ምን እ፣ አንቺ የምትፈልጊው ቦክስ ፋይል ወረቀት አ እ፣ አዲኮለኝ የለሽ ማለት አዲኮል ነው እ፣ ሌላ ደግሞ ወ- ምንድን ነው እ፣ ሻይ የሻይ ስኒ ምናምን ፈልጋለሁ እኔ አፈልጋለሁ።
እሱ ነው አቋል እኔም እኮ የሻይና የቡና አ አልኩ ስለዚህ አስራ ሁለት አርባ ስምንት ልበለው አ ስለዚህ በቃ አንቺንም አፈጉባኤና ምክትል አፈጉባኤ ልበለው ላፈባይና ለበስተ ላፈባይ ብለሽ ጻፊ ያለ ብለሽ ትንበይና ስጭኝና የጠየቅናቸውን ነገሮች ስለማላቅቸው እኮ የጠየቅናቸውን ነገሮች እኔም እዛ ጽፈዋል። ችግር የለውም። አለበለዚያ ለዩና አይ፣ አስራ ሁለት አስራ ከእኔ ያንቺን- አንድ ላይ ልጽፎ ነው እ?
ወረቀት አሁን ለምሳሌ ወረቀት ስንት ነው የምትፈልጊው እ?
አምስት ካርቶን አይበቃሽም አምስት ካርቶኖች አምስት አምስት ካርቶን ካርቶን የጠየቅ አዎ እንትን የለም።
አይ- አዎ እ?
እሱ በቃ እያየሁ ነው እኮ የምጠይቀው በቃ እሱን እየጻፊና እንትን በይው።
እሺ ወይኔ እሺ እሺ እሺ።
እሺ